hello
አቤት አቤት።
ሰላም ጤና ይስጥልኝ። ቴሌቪ
እሺ አብረን ስትልን ብር እየተጎረደብኝ አስቸግረው ነበረ።
ደንበኛ ሲሆኑ በየቀኑ የቴሌቪዥን game ትኬት ስለሚገባሎት ነው። በሚገባሎት ትኬት game ኦቹን መጫወት ነው። እድሎትን መሞከር እድሎትን ሲሞክሩ ላፕቶፕ፣ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ያገኛሉ።
አምስት ሺህ አምስት መቶ ብር ካርድ
አ አምስት ሺህ ብር ብ- ብር ነው። ከአምስት ብር እስከ አምስት መቶ ብር ደግሞ ካርድ ነው።
አምስት ሺህ አምስት መቶ
ላፕቶፕ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ፓኬጅ የመጫወቻ ነጻ ትኬትና ነጻ coin ያገኛሉ።
አሁን እናገኛለን ግን ዛሬ
እንደ እድል ነው። በም- በገባሎት ትኬት ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውሎ ሶስት ቁጥር
ሶስት ቁጥር አ
በቃ ዛሬ እድለኛ ሆነን እንገኛለን።
እሺ መልካም እድል።
ቻው እሺ።